ጤና ይስጥልን።
hello ጤና ይስጥልን።
አቤት
ሰላም ነው?
ሰላም።
እንዴት ነሽ? ጌትነት እባላለሁ።
እሺ።
ዋሽንግተን አዎ፣ ባለቤቴ?
ዋሽንግተን። አዎ።
okay፣ የሆነ መ- መረጃ አይቼ እሱን ልጠይቅሽ ነበረ። ምናልባት ምን ነበር?
የስራ ማስታወቂያ ወጣችሁ አይቼ በቲቪ እሺ።
ስለ እሱ መረጃ ፈልጌ ነበር። ይቻላል?
HR ሄደው ይጠይቁ። መረጃው እኔ ጋ የለም።
ምናልባት website ኡን ምናምን ልትነግሪ ትችያለሽ? የእናንተን ወይ የቴሌግራም አድራሻችሁ WMC ኢትዮጵያ ብለው ይ- ይዩ website ኡን።
ደብሊው ደብሊዩ ኤምሲ ኢትዮጵያ።
ኦኬ ደብሊው ኤምሲ ኢትዮጵያ።
አዎ።
እሺ ታንኪዩ